hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ? hello hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ? hello hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ? hello hello
hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
ቦሌ እንድትመጡ ፈልጌ
እ እ ቦሌ
ቦሌ ምኑ ጋ
ቦሌ በቃ ቦሌ ሆቴል የለም እ
ሆቴሉ አንቆ ሊሞት ነው
ለምን ምን ሆኖ
ሲበላ እ